hello hello
hello
ሰላም ጤና ይስጥልኝ። ቴሌቪ
ብዙይ እንታይ እዩ ዝኾነ chance ተዋሂቡ ነይሩ እዚ ክንዲዚ ትኬት ተዋሂብካ ለና እንታይ
ይቅርታ፣ አማርኛ እዩ
አማርኛ ትግርኛ የለም።
ሁለት ትኬት አለና ከሰላሳ ከሰላሳ ቀን በታች ነው የሚጠቀመው ምናምን የሚል ትኬት አለ።
አ የቴሌቪዥን game ደንበኛ ሲሆኑ በየቀኑ ትኬት ስለሚገባሎት ነው። በሚገባሎት ትኬት game ኦችን መጫወት ነው።
ጌ- ጌ- hello?
game ኡስ game ኡስ እንዴት ይጫወታል?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁ- አ ሶስት ቁጥር ላይ ለመጫወት የሚል አለ።
ለ- ለመጫወት የሚል ማለት ነው።
አ
እሺ
ሰባት ቁጥር ላይ ቋንቋ ይምረጡ።
እሺ፣ ቋንቋ ማለት ነው።
አ
እሺ ቀጥ- እሺ።
ቀ- ከዛስ
ያው እድሉን ይሞክሩና ጥያቄ እናመልሳለን። መርጦ መጫወት።
እሺ እደውላለሁ።
እሺ ይቻላል።